ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። አባት ምን ለዳዎት?
እ ምን መንበሬ ነሽ?
ለዳዎት?
መንበሬ ነሽ? ሄሎ
ምን ለዳዎት?
መንበሬ ነሽ ወይ? ሀብቱ ነኝ። ማን ልበል?
ወይ እሺ፣ አትም ደህና ነሽ? ልክሬ አለች ይመስገን። ምን አልከኝ? አትም እየጠፋሽ እ?
እኔ ፓስተር branch ነኝ።
ነው እንዴ? ስንት ቦታ ፈልጌ ፈልጌ እ?
እኔ
ኦሮሚያ ክልል ወሰዱሽ እንዴ? እ?
እኔ እኮ ሰማንያ ለ- አጭር ቁጥሩ ተሰጥቶኛል እና እሱ OK።
መስሎኝ እኮ ነው። ሰማንያ ሁለት አይ።
ሰላሳ አራት አጭር ቁጥሩ ገብቶበታል። እዚህ ላይ አስተሳስሮልኛል።
አይ ነው አይ ነው አይ የእንትኑ በቃ ምን ታረጊ መሰለሽ እንትኑን አሁን እየበተንን ነው። አሁን ሶስተኛ ቀናችን ነው።
እሺ ላይ ነው ስሚ እኔ ሰማንያ አምስት ቁጥር ለምን ይበላኛል? በዛ ልደውልሽ፣ በስልክሽ ልደውልሽ።
እሺ፣ ትችላለህ። እሺ፣ እሺ።